hello ጤና ይስጥልኝ።
ወይዬ ወይዬ መቅደስ ከ ChipChip ነው የደወልኩሎት።
እሺ እሺ okay order አልደረሰኝም ብሎ አሳውቀው ነበር አይደለ?
አዎ አዎ አዎ ወጥቶሎታል። የሹፌር ስልክ ልስጦት
እሺ እሺ ዜሮ ዘጠኝ ሃምሳ አንድ ዜሮ ዘጠኝ ሃምሳ አንድ ሰማንያ ዘጠኝ
ሰማንያ ዘጠኝ አርባ ስምንት ሰማንያ
አርባ ስምንት ሰማንያ ዜሮ አዎ።
ዘጠኝ አስ- አስ- ያሉት ዜሮ ዘጠኝ ታሉኝ
ዜሮ ዘጠኝ ሃምሳ አንድ እና አስራ አንድ ዜሮ ዘጠኝ ሃምሳ አንድ
ሃምሳ አንድ አዎ ይሄ ቁጥር ያ ቁጥር እኮ አባዬ ምን አሉኝ?
ቅድም ደውል ነበረ እና ሌላ ቦታ ላይ ነው የተሳሳተ እንትን ላይ ነው የሄደው location ላይ ሄደው ደውሎልኝ ወደ እንትን ያለው ሽሮ ሜዳ ምናምን ነው የሄድኩትኝ አለኝ እኮ ደውዬለት ነበረ ግን በዚህ እንዲያቀብለኝ ተነጋግረን እ፣ እስኪ እንደ ሁኔታው ነው ያለኝ ያሳውቁልኛል በዚሁ ከመጣ ቸርቸር ጋር እንዲያቀብለኝ በና OK መጀመሪያ የት ነበር የሞሉት location?
እኔ ቸርቸር ነው ብዬ የሞላሁትኝ አላውቅም እ፣ ወረቀት ማቀኝ OK እሺ፣ አዋርቼው መልሼ ልደውልሎት አንዴ።
እሺ አባዬ እሺ መልካም ቀን።